hello
hello ጤና ይስጥልኝ Best Bet
ብር በቴሌ ብር deposit አድርጌ ነበር ወደ Best Bet እና እሺ አል- አልገባም።
እሺ ቴሌ ብሮች የላኩ message አለች አይደለም
okay አለች አይደለም
ግን ከሌላ ሰው ቴሌ ብር ነው deposit ያደረኩት እ፣ እንትኑን እኮ ማለት ነው።
እዛ ሰው እዛ የዛ ሰው የዛ ስልክ አለ ቤት ላይ message ኧን አ።
ልከውለታል እሷን message አ።
አሁን በምነግርህ አ።
ቁጥር ቴሌግራም ላይ screenshot አድርገህ ላክልኝ ከዛ እሺ አስገባልሃለሁ እኔ
እሺ የምትልክበትን ቁጥር ልንገርህ
ንገሪኝ።
ዜሮ ዘጠኝ ዜሮ ሶስት
ቆይ እስኪ ዜሮ ዘጠኝ ዜሮ ሶስት አርባ አራት
እ አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሁለት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ
እሺ ላክልሽ ቴክስ ስክሪንሽ አድርጌ አዎ አዎ ከነ ቤስት ቤት እሺ ቁጥር ከአንድ ላይ አድርጋል
እሺ እሺ አባል